ደግሞ አያነሳም እንዴ?
አቤት።
ተረኛችን ከኢትዮጵያ ኢትዮጵያ ነው የምንደውልሎት።
እሺ
ይቅርታ በጣም ስለተቆራረጠ ነው። የት አካባቢ ነበረ ያሉኝ?
ሰደድ ሶዶ
ሰ- ሰዴ ሶዶ ነው ያሉኝ?
አ ወደ ቱሉ ቦሎ ነው?
ወደ ቱሉ ቦሎ ከቱሉ ቦሎ 21 ኪሎ ሜትር ገባ ብሎ ሀያ አንድ ኪሎ ሜትር።
አ
እሺ የድራፍት ማሽኖት ነው አ- በረዶ አዲስ ያሉት ባ አ በረዶ ይዛል። በቃ በረዶ ይዛል። ይዞ አይለቅም።
ይዞ አይለቅም ነው።
አ
እሺ ደንበኛችን ጥያቄው ተመዝግበን እኛ ወደ ጥገና ክፍል አስተላልፈናል። ሌላ የምረዳውት ነገር አለ?
ምንም
አስተላልፈንበት እናንተን ለአገልግሎት ያሉትን አስታውሳይ ከሚሰሙ ድምጽ ዋን አስቀምጡ። መልካም ቀን።
እሺ እሺ